ጤና ይስጥልኝ ቤት ቤት ዲቦራ ነኝ ባካው የምንወደው
ዜሮ ነጥብ አምስት ሁለት ጎል ነው አማ እም ዜሮ ነጥብ አምስት ሁለት ጎል over አለ።
under ነው over
over ኡ over ከሆነ አንድ ነው መግባት ያለበት። እሺ
እሺ አንድና ከዛ በላይ አንድ ከሆነስ under ኡ አንድ ዜሮ ነጥብ አምስት ነው
ዜሮ ነጥብ አምስት ይልና ከስር ደግሞ አንድ ብቻ የሚል አለ። እሱ ስንት ነው? under ኡ ማለት ነው።
under ዜሮ ነጥብ አምስት
no እ under አ- one ብቻ የሚል አለ አይደል?
under one ከሆነ ደግሞ ምንም ጎል አይገባም ማለት ነው።
አሃ፣ ዜሮ ምንም ጎል ለዜሮ አዎ ከአንድ በታች ማለት ነው። ዜሮ ለዜሮ ነው የሚያልቀው okay በዛ ማለት ነው። እሺ እሺ